ሄሎ ጤና ይስጥልኝ።
አብሪትነን ሰላም
እንትን በአፑ ተሸልሜ ነበር እንትን
እ፣ ምን
በሁለት ቤት ምናምን ማለት
ጌታ ኢንፎርም እ አ ሼር ምናምን አለ በሰው አካውንት ምናምን ሲታይ አምስት መቶ ምናምን ተሸልመዋል ይላል። ግን እኔ ጋር አልገባም።
ቁጥሮትን ይነግሩኛል። እስኪ ስንት ብር?
አ ዜሮ ዘጠኝ ሰባ ሁለት
እሺ ዜሮ ዘጠኝ ሰላሳ ሰባ ሁለት ሰላሳ ሰላሳ አስራ ስምንት ሰላሳ አስራ ስልሳ ስምንት ዘጠኝ
ስልሳ ዘጠኝ
አ ስልሳ ስልሳ ዘጠኝ እሺ ዜሮ ዘጠኝ ሰባ ሁለት ሰላሳ አስራ አስራ ስምንት ስምንት ስልሳ ዘጠኝ አ
እሺ አምስት መቶ ብር ነው ያሸነፉት።
አምስት መቶ አምሳ ብር ነው ምናምን አለኝ እኮ እ- እ- አዎ።
ይልኝ ምናምን ብዬ ጀለች ወደ እንትኑ አልገባም። ወደ ወደ አሸነፉበት ቁጥር ነው የሚገባው።
እኮ አልገባም እኮ ምንም አልገባ ዋሌቱ ላይ አልገባልኝ አይቼዋለሁ። የለም ምንም የለም ዜሮ ብር ነው ነው የሚለው
እሺ፣ በዚህ ቁጥር ነው አይደል?
በዚህማ ማ ሳፋሪ ነው። ለምን አሁን በነገርኩ በሰባ ሁለት ብኝ አዎ እኮ ሰባ ሁለት ሰላሳ አስራ ስምንት ስልሳ ዘጠኝ በዚህ ነው የተጫወቱት። ያሸነፉትን በዚህ ነው።
አ በቃ እሺ፣ አስተላልፍልዎታለሁ። አስተካክለው ነገ ይልኩልዎታል።
እሺ እሺ፣ እሺ፣ መልካም ምሽት።
እሺ አመሰግናለሁ።
እሺ